ጤና ይስጥልን። ቤስት ቤት ረዴት ነው የሚለርዳው
ሰላም ዳዊት አሶሳ።
እሺ ዳይ
የሚስተካከል ነገር ነበረ። ጂአር ማን ነው ያለው
እ፣ ተስፍሽም አለ ብሩክም አለ።
አሉ በቃ አንዱ ጋር አገናኛ።
እሺ
Hello
ጠፋሽ?
ዴቭ እንዴት ነህ?
እንዴት ነህ?
ሰላም ነው?
አለው ጠፋሽ? ስራ ምንድን ነው?
ኧረ ምን ጠፋለሁ አለው አባዬ። ጠፋህ አንተ ራስህ።
busy ሆንክ።
እም እም።
ስልክህም አይሰራም ሲጀመር። ምንድን ነው አዎ የሆነ ሰዓት እንትን ብሎብኝ ነበረ
ትደውልልህ ነበረ ግን አልሰራ አይደለ? እ፣ እንግዲህ አንዳንዴ እንትን ሊብኝ ችግር የለውም። በ- ካጣኝ በዚህኛው ደውልና አገኛለሁ። ምንድን ነው የላክልኝ ፎቶ?
እኔ ዲስክ ነው ምን የሚደረግ ነው?
ትላንት ተጭኖ ነበረ ብር የሚለው ሾፕ እና እሺ ቪቦክስ
ቦክስ እሺ
ሲከፈት ቀጥታ ስኪን ነው የሚከፍተው እና
ኦኬ። ምን እንዲደረግ ነው?
ኪኖ ኬኖ ብቻ እንዲሆን ኬኖ ብቻ ነው?
ኪኖ እና ውሻ ነው የምናጫወትበት።
ኦኬ። ጌሙን ል- ለቀይር ኬኖ እና ስፒል አድርገው
ኪኖ እና ነው ውሻ አዎ። አሁን ቀጥታ ሲከ አሁን አንድ ስክሪን ብቻ ስላለው አሁን ውሻ እንዲከፍት ቀጥታ ኦፕን ማናጀር አድርጌ ስሞክረው እምቢ አለኝ በኦፕን ማናጀር በቃ እስኪ ሲመጣ አክሴፕት በለኝ ቼክ አደርገዋለሁ።
እና አልትራ ደግሞ ሳይሆን ኪኖ ዳይሬክት ቤት ቤት ታደርገዋል
የት ነው ቦታው?
ብሬ
ቆይ ስቴት አለ እም። ብር የሚለው ነው። እ፣ ኑ- ዴሉክስ ነው ያለው ጌሙ።
ኪኖ ዳለት አዎ
በቃ ጀሪ ቀይረዋለች ማለት ነው ማታ አዎ፣ deluxe ነው game ኡ።
ለምን ነው በ open manager ግን የማይቀይረው እንደሌላው አይ ይቀይራል። እስኪ check ላድርገውና እንደዚህ ነው የሚልክ።
አይደለም open manager አይገባም
እስቲ
እንደዚህ ነው የሚለው በቃ
ኧረ እባክህ ዋት
ግራ ገባኝ እኔም እንደዚህ ብሎኝም አያውቅም እንደዚህ ይላታል
እም። ቆይ ምንድን ነው ዲፎልት ብሮዘር የትኛው ነው? ይሄ ነው
አዎ።
ምንድን ነው የሚለው አሁን ዩዘር ጊዜ ከላይ ኮንቲኒው ጊዜ ነው ምንድን ነው ይሄም አለ እንደ ጌሙ
እሱ ነበርና ወደ ጂአር ተቀይሮ ነው።
ዛሬ ነው እንደዚህ አይደል? ትናንትም ነው
ትላንት ነው የጫነችው። ትላንት ሆኖ እንደዛ አለ። እኔ ወደ እሷ ቀጥታ default spin አድርጋው ነበር ነው ስቀይረው እምቢ አለኝ። እኔ እና ስጠይቃት እሷም ስታየው ነበረ፣ ግን መሸ መሰለኝ ሳይስተካከል ወጣ።
ቆይ። በቃ ከእንደገና download አድርግና check አደርግልሃለሁ። እሺ።
እንደገና ልታስጀምረው ነው።
አዎ download ኡን ከእንደገና ይጀምራል።
እሺ።
እሺ በቃ እደውልልሃለሁ መልሼ።
እሺ።